hello ጤና ይስጥልኝ ጭብጭብ hello hello አቤት ሰላም ነው።
ሰላም እግዚአብሔር ይመስገን እ፣ እቃ ገዝቼ እሺ እ፣ እንትን አልሞላልኛል እና ብር ግን እየመለሳችሁ አይደለም።
okay በጣም ይቅርታ እሺ በዚህ ቁጥር ነው group create የተደረገው አዎ እሺ የምን- የምንድን ነው ያልተመለሰሉት የድንች የቲማቲም ቲማቲም አዎ ቲማቲም ፌል ያደርጋሉት አዎ፣ ድንች ግን ድንች ፌል ያደረገ እኮ የለትም
ብዙ ነው። ድንች እንዳውም የሌሎች አዎ።
ሙሉ አልተመለሰም።
በአስራ እኔ ሰባት ስለማላውቀው እነሱ ደውሎ አልተመለሰም። ምንድን ነው ስልኝ ነው አንተ ወደ እነሱ ደውለህ የቆየ ነው አይደል ድንቹ አምስት ኪሎ ያዘዙበት አዎ እሺ እሺ ቴሌግራም ይጠቀማሉ በዚህ በዘጠና ሰባት ቤት ስልኩ አዎ እሺ ከተላከ ደረሰኝ እልክሎታለሁ ካልተላከ ደግሞ ብሩን አስልክሎታለሁ ትንሽ
እሺ እሺ መልካም